Aló. Eh, permiso, Sarif.
ሰሪ ብራንድ ዊች ቢ እሱና
አዎ ሜ እ፣ ምን ነበር?
ተስፋዬ ይኖራል አለው
ማዋል ብለውኝ ነው እስኪ የሆነ ኦንላይን ላይ እምቢ ብሎልን ምን
እስካን አድርገን ለከስተመሮች ቦነስ ምናምን የምንስለው ትኬት አለ
አዎ ኮርስ ነገር ላይ ማለት ነው ኮርስ ላይ አዎ ከዛ እምቢ አለን። ከዚህም ጀምሮ እያያችሁት ነበረ ኦንላይን ላይ ቴሌግራም ላይ እያወራን ነበር እኮ ግን ልትሰሩት አልቻላችሁም። ለዛ ናዳ አሁን group ላይ ስደውል ተስፋዬን አዋሪው አለኝ።
okay ለሱ ላሳውቅ አሁን ይመልስልሽ እሺ ይቻላል ብቻ ለምትሰሩበት ሚሴው አራት ሰዓት ጀምሬ ከእናንተ ጋር እንትን እያልኩ ነው አልተሰሩ ለውጥ የለውም።
እሺ አሳውቀዋለሁ አሁን እ፣ busy እሺ፣ ደውልልኝ።
አሁን ምሳ ሰዓትም ስለሆነ ምሳ ሰዓትም ስለሆነ እና ልባ እኔም እኮ አይ no no ለሱ እሺ ሳይሆን ለዛ ነው የቆየብሽ ነው ሌላም እንትን ችግር- እያስተናገድን ለዛ ነው ችግር የለውም እሺ፣ እረዳችኋለሁ። ግን እኔም ደግሞ ረፍዶ የቁርስ ሳልበላ ነው የገባሁት መብራት ስለምንፈልግ ነው ገባሽ?
እሺ እሺ አሁን እነግረዋለሁ ቆይ አሁን እዛው ይጽፍልሻል
ሂሳብ ቴሌግራም ላይ እሺ እሺ እሺ